ሰላም ጤና ይስጥልኝ። ሚስት ቤት ራጤት ነኝ።
ነብዩ ነኝ ከቤት ሰሙል እ
ነብዩ ነኝ ከሐዋሳ ጃንት ነኝ።
እሺ ሰላም ነብዩ።
ሰላም ነው።
አላህ
ትላንትና እና ከትላንት ወዲያ ሱቅ ያደረግ ነበረ እና ዛሬ ስንከፍት ፓስዋርድ እንዳለ ጠይቁ።
እ እ
ትላንትና እና ከትላንት ወዲያ ስልክ ሱቃችን ዝግ- ዝግ ነበረ እና እሺ
ዛሬ ሲከፍቱት እንትን አለን ፓስወርድ እንደ አዲስ ገቡ ነው የሚለው
እንደ አዲስ
እ?
የ- እንደ አዲስ አስገቡ ነው የሚላችሁ? ምንድን ነው ስፖርት ነው የሚላችሁ?
ዘርፈውን ማለት ፓስወርድ ቀዩ ነው የሚለው እና አይከፍትም ለምን አይከፍትም
እስቲ እ፣ ነብዩን አይደለ? የት ሾፕ ነው?
እ? ሞቢል ሐዋሳ ሞቢል ሐዋሳ።
ቼንጅ ዩር ፓስወርድ ይላል
እስቲ የሚልህን ስክሪንሻት አድርግ ትልክልኛለህ ነብዩ?
እሺ ለዛ በመጀመሪያው ነው ቀይራሽ በዛ በዛ ነብዩ ኤንድ ናትናኤል የሚለው ነው
አይደለም አይ ነብዬ ነብዬ ብቻ ነብዩ ብቻ ነው የሚለው አ፣ እሺ እሺ